hello ትላንትና ወደ ማታ ሀምሳ ብር ወሰደብኝ ብዬ deposit አድርጌ አልመለሰልኝም ብዬ ምን አሉኝ?
በቴሌግራም ትላንትና እሺ
ወደ ማታ ሀምሳ ብር deposit አድርጌ ወስዶብኝ አልገባልኝም ብዬ በቴሌግራም ልኬልሽ ነበረ።
እሺ ውዝዶ አድርገው
withdraw አይደለም deposit ነው ያደረኩት።
እሺ ስንት ብር ነበር?
ሀምሳ ብር ነበረ። ትንሽ ጠብቅ ይገባላል በቴሌግራም ላክልኝ ብለሽኝ እሺ ልኬልሽ በዚህ ቁጥር አልገባ?
አልገባም።
እሺ check ላድርግሎት አንዴ።
እሺ በዚህ ቁጥር ነዋ?
አዎ፣ በዚሁ ቁጥር ነው።
እሺ ቴሌግራም ላይ ማን ነው ስሙ?
ስሜ ኢንሻአላህ ነው የሚለው። text ላድርግልሽ።
አዎ
አስ- አስ- አስር ቁጥር እነካለሁ። እሺ
እሺ
እሺ እሺ